ሄሎ
ሄሎ
ሰላም ጤና ይስጥልን ሄለዊ
ጨዋታው አልመጣልኝም።
አል- እ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ እሺ
አንድ ቁጥር ላይ ለመመዝገብ
እሺ ሶስት ቁጥር ለመጫወት ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በኮይን ነው የሚጠቀሙት። ጥያቄና መልሱን በተከታታይ አስር ከመለሱ ትኬት ይስ- ይሰጡታል። ባሉት ትኬት እርስዎ ደግሞ ድሎትን ይሞክራሉ፣ ጌሞቹን ይጫወታሉ።
እሺ እሺ፣ መልካም እድል